ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳው?
ሄሎ ሰላም። ከአድዋ ነው የምደውልላችሁ። እንትን ነበር ያው balance ላይ መቶ ሰማንያ ብር አለው account። ከዛ ግን መቁረጥ እምቢ ይላል፣ አይ- አይቆርጥም። የቦነስ ስለሆነ ነው ወይስ
okay የሚለዎትን screenshot አድርገው ቴሌግራም ላይ ላኩልን። ስልክ ቁጥር ልስጦት።
እሺ እሺ ንገረኝና ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ዜሮ ዘጠኝ ሰባ ቴሌግራም ስምንት አለ?
አስራ ስድስት ሰላሳ ዜሮ ስድስት በቃ እሺ በዚህ ላኩልን። እሺ፣ መልካም ቀን።
በቃ